ሄሎ አቤት ሰላም ጤና ይስጥልኝ። ቴሌቪ
ከቴሌ ወኪል ምናምን የሚል text ደርሶኝ ነበር።
አ የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው። ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ ለመጫወት የሚል አለ፣ ሰባት ቁጥር ላይ ቋንቋ ይምረጡ አማርኛና እንግሊዝኛ አለ።
ስንት ስንት?
ኮከብ ዘጠኝ ሰማንያ አምስት መሰላል
እሱ አለኝ። በሌላ ስትከፍቺ ነበር ዘጠና ምናምን ትኬት ምናምን የሚል ነገር ነበር።
አዎ እኮ በገባሉ ትኬቶች መጫወት ነው።
ከዛ ጨዋታው እንዴት ነበር?
አንድ ቁጥር ላይ መመዝገብ ነው።
እሺ ከዛ
ስለተመዘገቡ ትኬት ይሰጡታል። ያው ሶስት ቁጥር ላይ ለመጫወት የሚል አለ። ሰባት ቁጥር ላይ ቋንቋ መምረጥ አማርኛና እንግሊዝኛ አለ።
አ አለ ከዛ ሌላ
ምን አሉኝ? ይቅርታ ከዛ መጨረሻ ላይ
በሚገባ በሚገባለው ትኬት ሰባት ቁጥር ላይ ቋንቋ መምረጥ ነው። ሶስት ቁጥር ላይ ድሉን ይሞክሩና ጥያቄና መልስ አለ። መርጠው መጡ።
እሺ
መልካም ችግር